ቤት ዲቦራ ነኝ። ባልኮ ምን ልርዳዎ
ዲቦ እንዴት ነሽ?
አለሁ እግዚአብሔር ይመስገን። እንዴት ነሽ?
አማኒ ነኝ ናዝሬት።
እሺ አማን ሰላም ነው አለሁልሽ።
አለን አለን።
እስቲ እንትን አማኑኤል አመዴ የሚል ቴሌግራም account እሺ
ሰላሳ ቤት ስልክ ሁለት አማኒ ነው ያለው ናዝሬት check አድርጊልኝና እሱ ውስጥ ማለት ነው እሺ ውቤ የውቤ ሰባ ሁለት cashier four ን create ገና ዛሬ ነው create እያደረኩት ያለሁት እና password ኡን አይተሽ ንገሪ።
ውቤ ስንት አልከኝ?
ውቤ ሰባ ሁለት ውቤ ሰባ ሁለት cashier ስንት?
cashier four ያ አንድ ነው። ተመሳሳይ reset ናት።
ላድርግልህ።
okay እሺ፣ ላድርገው?
reset አድርጊውና እሺ or ደግሞ በምን reset ቴሌግራም አድርጊውና።
ነው የሚላክልህ?
እ- አትነግሪኝም በቁጥሩን እንትን ቴሌግራም ስልክ አልያዝኩኝም። እንትን ነው ያለኝ button ስልክ ነው።
እም፣ እሺ እኔ አንተ መሆንን በምን አውቃለሁ?
ስልኬን check አድርጊው። አሁን የደወልኩልሽ በሰላሳ ቤት ስልክ ነው።
አዎ በሰላሳ ቤት ስልክ ነው።
እሺ፣ እሱንና ቴሌግራም ላይ ያለውን ስልክ check አድርጊ አመሳሲ እኔ መሆኔን ለማወቅ እ፣ እሱ በቂ አይደለም።
በቂ ይመስለኛል። እሺ ልፈልገውና አማኑኤል አማኑኤል አመዴ ነው የሚለው እዚህ ያለው agent ስምህ?
agent ስሙ አማኑኤል አመዴ ነው የሚለው። በቴሌግራም የተከፈተው አማኑኤል ንጉሴ በሚል ነው። እናንተ ምን ብላችሁ የምናደርጋችሁ ታላቅ እ፣ እሺ ቀበሌ ዜሮ አማኑኤል ስምንት አመዴ።
ያንተ ነው እንዴ?
አይደለም ዜሮ ስምንት አይደለም የኔ አመዴ ነው።
እሺ ቆይ አንዴ ጠብቀኝማ።
አ፣
ጄሪ
አማኒ ነኝ በይ አማኒ ነው በያት። ይሄ አጠገብሽ አለች አዎ።
ወይስ ይላት እስኪ እሺ hello
ጄ አማን እንዴት ነክ?
አለሁልሽ። ዘጋሽኝ እኮ።
ኧረ አልዘጋሁም ስረጅ ነበር sorry በጣም
እሺ እንትን በይልኝ እስቲ ውዷ እ፣ የውቤ ሰባ ሁለትን እሺ እ፣ cashier four create እያደረኩ እያንተን እያልኩ ስልክ አልያዝኩም አጋጣሚ እና okay እ፣ button ስልክ ነው ያለኝ። እንትን በይልኝ password ኡን ወይ reset አድርጊውና password ኡን ትነግሪኛለሽ።
አሁን ልንገርህ ከዚሁ እ፣ አ እሺ ቆይ ጠብቀኝ እሺ አንዴ እሺ ውዷ እሺ ጠብቅሻለሁ።
የ cashier ስንት ነበር ያልከኝ?
cashier four ውቤ ሰባ ሁለት
እንደዚህ ነው የምታስገባው። እሺ አንድ አራት ሰባት
እ፣ ያዥ password ያዥልኝ አንድ አራት ሰባት እ፣ ሁለት አምስት ስምንት ሁለት አምስት ስምንት ሶስት ስድስት ዘጠኝ ሶስት ስድስት ዘጠኝ ዜሮ
ዜሮ አዎ
በቃ reset ሆኗል። አ?
አዎ አዎ እንደዚህ ሞክሩት።
እሺ እሺ ሻሞንሽ እሺ thank you እሺ እሺ